ለምን hello
hello ጤና ይስጥልኝ ቤት ቤስት ቤት
ብር ወጪ አድርጌ ገቢ አድርጌ ነበረ እሺ withdraw አድርጌ ነበረ ከቤስት እሺ አልገባልህም አዎ ከአንድ አስራ አስራ ሁለት ሰዓት አካባቢ ደውዬ ከአንድ እና ከሁለት ሰዓት በላይ ይገባል ብሎኝ ነበር እስኪ ቤት ቤት ቁጥርህን ንገረኝ አንዴ እ ቤት ቤት ቁጥርህን ንገረኝ
ያገባሁበትን አይደለም ቤ- ቤስት ቤት የከፈትክበትን ስልክ ቁጥር ዜሮ ዘጠኝ ሀያ ሶስት ሀያ ሶስት አስራ ሁለት አስራ ሁለት ሀያ ሀያ ዘጠና ዘጠኝ ዘጠና ዘጠኝ ስንት ብር ነው ሶስት ሺ ሁለት መቶ ጠብቀኝ እሺ